ጤናክሊኒክ ቤት ይቆራል እባክዎ የምለድረው
እንትን ስሞላው እምቢ አለኝ። አሁን ምን
ኮዴ ስሞላበት ቤት ቤት ኮዱን ስለላክልኝ
እሺ
ከአዲስ ፎርጌት ነበር ፓስወርድ ብለኸው ነው?
አ?
ፎርጌት ፓስወርድ ብለህ ነው? አዲስ አካውንት ነው?
አ- አዲስ አካውንት ነው።
እሺ አትጻፈው። እሺ ኮፒ ፔስት አድርገው።
ኮፒ ፔስት አድርጌ ነው የማጫወተው።
አዎ ኮፒ ፔስት አድርገህ አስገባው እንጂ አትጻፈው።
እንደዛ ነው።
አዎ እንደዛ አድርገህ ሞክረውና ደውልልን ካልሰራልህ። እሺ
እሺ